ጤና ይስጥልኝ ሁሉ ስፖርት ነው የምንለብሰው?
አውሎ ይስጥልን ሰላም ነው።
እግዚአብሔር ይመስገን።
text በቴሌግራም ላክልን ብላችሁኝ screenshot አድርጌ ልኬ ነበረ፣ ግን እስካሁን አልተስተካከለም። wallet ኡ መቼ ነበር የላኩልን?
ዛሬ
እሺ መልስ አይተነዋል አይደለም?
ይላል ስልክህን ላክ ተብዬ ስልኩን ልኬ ነበር።
በቃ መልስ ስናገኝ ስለምናሳውቆት በትዕግስት ይጠብቁን።
እሺ እሺ